ጤና ይስጥልኝ Hello።
በስብሰባ ከምንርዳው?
ሁሉ ቤት አዎ ልክ ነዎት።
የ CBE ብር እንትን አልሰጧችሁት ቴሌ ብር ብቻ ነው deposit ለማድረግ ፈልጌ
አዎ CBE ሲብር ረግፎ ለጊዜ ይሄዳል።
የለም እያስቸገረ ስለሆነ
እም፣ ወ- እና ደግሞ ከሲስተሙ በ- ላይ በ CBE ብር አውጥተነዋል።
ነበር መች እና በምን deposit ማድረግ እንችላለን? account አለ ሌላ የንግድ ካቻ ባንክ ወይ- በ- ካቻን ከ Play Store ላይ ያውርዱና እ፣ በካቻ ማድረግ ይችላሉ።
ካቻ ባንክ ላይ እንትን ይሆናል ካቻ በቀላሉ ከባንክ ጋር ይገናኛል። ማገናኘት እም፣ ስለሚችሉ ካቻን ከባንክ እዛው ላይ ጋር ማገናኘት ስለሚችሉ ኦኬ ካቻን ራሱን ከ Play Store ላይ አውርደው በካቻ ኦኬ ይጠቀሙ።
እሺ እሺ check ላድርግና ደውልልሽ እሺ።
እሺ